hello ጤና ይስጥልኝ ጅብጅብ ጤና ይስጥልኝ ሰላም ነው ሰላም አለን እንትን አግዤ ነበረ ሽንኩርት ምናምን እሺ ትንሽ እንትን ውስጥ ግራ ስለገባኝ ነው። በ group ነው የተ- የነበረ group ላይ ነው አዲዮ join ያደረኩት።
okay አያውቋቸውም አይ normally እንትኑም ለዩቲዩብ ላይም ስትናገሩ join ማድረግ ትችላላችሁ ብቻ ስለሆነ okay አ- እዛው እርሱ አካባቢ መሆን አለባቸው ግዴታ አሁን ለአድሚኑ ለግሩፑን ክሬት ላደረገው ሰው ነው product ኡን የሚሰጠው እና የሚቀበሉት ከእርሱ ነበር ግን ችግር የለም ስልክ ይንገሩኝ እና እንትን አስተካክሎታለሁ እሺ ዜሮ ዘጠኝ ሀያ አንድ ሀያ አንድ አርባ ስድስት አርባ ስድስት አርባ ሁለት አርባ ሁለት ሀያ አምስት ሀያ አምስት
ያው አቅራቢያ ስላገኘ ነው የሆን ጋርመንት የሚል ስላለ አልሚ okay
እዛ እ?
እሺ location ኣቸውን አንዴ ሊየው ይጠብቁኝ እሺ መስመር እሺ።
አዎ ጋርመንት አካባቢ ናቸው location ኣቸው አዲስ አበባ ኮንዶሚኒየም አይደል?
ኮንዶሚኒየም እኔ እንጃ ብቻ ግን ጋርመንት አካባቢ ነው እዛው አዎ እንደዛ ነው የሚለው አዲስ አበባ okay።
ኮንዶሚኒየም የሚል ላይ አይቼ ነው join ያደረኩት።
በቃ ችግር የለውም ስልክ ልስጦት እና ከእርሶ- ከነገ ከእሷ ይቀበላሉ
ነገ ነው አይደል? ስንት ሰዓት አካባቢ ነው?
እ፣ ዛሬ ማታ accept ተደረገው ነገ ይመጣል የሚደርስበትን ሰዓት እንኳን በእርግጠኛ አልሆንም ግን እስከ ዘጠኝ እስከ አስር ይደርሳሉ እዛ ወይ ራሳችን ትንሽ ለጋርመንት ስለሚርቅ ነው ሄሎ ሄሎ
ሄሎ ሄሎ አይሰማም እኔ ይሰማኛል።
okay እሺ ስልክ ቁጥር ልስጦት እሺ እሺ ዜሮ ዘጠኝ አስራ አንድ እሺ ሀምሳ
እሺ አስራ አንድ ሀያ አራት አስራ አንድ ሀያ ሀያ አራት አራት አዎ ይደውሉላችሁና ነገ እም፣ እ፣ መልስ ሰምተው ወደኛ መልሰው ይንገሩን ከዛ okay ግን ግልጽ አድርጉት እሺ። እንደዛ ስትስቱ አሁን እ፣ ቴሌ እንትኑ ላይ ዩቲዩቡ ላይ ቀጥታ አዎ።
ከማንኛውም እንትን ጋር join አድርጉ ስለሚል okay።
የሆነ አንድ መሀል ላይ የምታከፋፍሉ ነው የሚመስለው።
okay እሺ በቃ እናስተካክላለን እሺ፣ አዎ፣ እናስተካክላለን።
ከምታውቁት ሰው ጋር በሉ። ሁለተኛ ደግሞ የሆነ አንድ አማራጭ ብቻ በያም group ሲሆን
okay ምን ለምሳሌ ሽንኩርትን፣ ቲማቲም፣ ሁሉን ነገር ትፈልግ ሁሉንም በ group ማድረግ ይቻላል።
ይቻላል እሱ አሁን ገና አሁን የብሱ ሀሳብ ስለሆነ እሱን እሱ ላይ እየሰራንበት ነው
አዎ፣ እዛ ላይ እንትን app ኡ ትንሽ እሱ ላይ ይቀረዋል። ለዛ ነው።
okay እሺ እሱ እናስተካክላለን እሺ እሺ እሺ ለአስተያየቱ እናመሰግናለን እሺ መልካም እሺ አሜን።